መልክ ብቻ ቆንጆ ያፈር ለጎጆ አሉ። ሄሎ ሄሎ።
ደረጀ
ወይ ከአምሮኝ ኦርደር አልታዘዘም ብለኸኝ ነበረ። ሰማንያ ዘጠኝ ሀያ አራት
አዎ፣ ታዟል። እሺ እየተሰራልህ ነው።
እሺ እሺ